ጤና ይስጥልኝ አዲስ ልጅ ነኝ በበጎ እርዳታ ሰላም ነው ደህና አደር እግዚአብሔር ይመስገን እንዴት አደሩ
አስራ አንድ ሰዓት ላይ ሶስት ሺህ ወደ ሁሉ ስፖርት አሳልፌ እሺ
አልገባልኝም
ዛሬ አስራ አንድ ሰዓት ላይ ነው ደንበኛችን አስራ አንድ ሰዓት አዎ ከሰላሳ ስምንት
እሺ ደንበኛችን ሙሉ ስሞትን ማን ልበል ተስፋዬ ወላይ ጌቱ
ተስፋዬ ወላይ እሺ ደንበኛችን አሁን በደወሉልኝ ስልክ ቁጥር ነው እ፣ አዎ ቴሌ ብር የሚጠቀሙት አዎ አዎ ከቴሌ ብር ላይ ነው ወደ ሁሉ ስፖርት ያስተላለፉት አዎ አዎ መሶጅ መጥተዋል ሁላ ወደ እንትን ልኬዋለሁኝ ወደ ቴሌግራም ቴሌግራም ላይ ሀምሳ ልከውታል አምስት ሀምሳ አምስት መጨረሻው ነው ስልካቸዋ ዜሮ ዘጠኝ ዘጠና ሁለት ዜሮ አንድ አስራ ሶስት አዎ ወደ ቴሌግራም በሁለት ደረሰኝ መሰጅ ወደ ወደ መሰጅ መጣና ዳውንሎድ አድርጌ ደረሰኝ አዎ።
ሁለቱም አታች አድርጌ- አድርጌዋለሁኝ እሺ እሺ ደንበኛችን ሌላ መረዳውት ነገር አለ መዘግብሎታለሁ አሁን።
የለም በቃ እሺ Thank you.
ስለደወሉ እኛም እሺ።
ስለደወሉ እናመሰግናለን አገልግሎት ላይ ያለብን እሺ።
ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ መልካም ደውለው ይነግሩኝ ይነግሩኛል ወይም እ፣ ዝም ብዬ እንትን ደውዬ ልጠይቃችሁ ሲስተካከል እኛ ደውለን እነግሮታለን ደንበኛችን እሺ እሺ እሺ መልካም ቀን ይሆንልዎ